አቤት ስም ኢየሱስ ስም አቤት ስም ድንቅ ስም አቤት ስም ኢየሱስ ስም አቤት ስም ኃያል ስም ኢየሱስ የሰራልኝ አጥር ስሙ የቀጠረልኝ ቅጥር ኢየሱስ የሰራልኝ አጥር ስሙ የቀጠረልኝ ቅጥር በምንም የማይደፈር ለማንም የማይበገር በእሳት የማይደፈር ለወጀብ የማይበገር በጎርፍም አይሸረሸር በንፋስ አይገፈተር ቁርስ ምሳ ያልበላ በጉድጓድ የዋለ የተራበ አንበሳ ፍራሽ ሆኖኝ አደግ ተንተርሼው ተኛው ከስሙ የተነሳ ማለዳ ይምጣና በሕይወት መኖሬ ሊወቀው ንጉሡ በአንበሶች መበላት መሰበር አይደለም የጸሎቴ መልሱ መልሱ ሲመጣማ የጸሎቴ ዋጋ የተራቡ አንበሶች አፋቸው ተዘጋ። አቅፈው አሳደሩኝ፣ ወዳጅ ሆኑኝ ለእኔ ተመችቶኝ ተኛው ተደላድሎ ጎኔ። ለእኔ ወዳጅ ሆነው ተርበው ስላደሩ ክፉ ጠላቶቼን ፈጥነው ሰባበሩ። የንጉሡን ትእዛዝ ጣሰ እንዳልተባለ እንደ ዳንኤል አምላክ ማናለ ተባለ። ከፍታ ላይ ወጣሁ ታሪኬም ታደሰ። በከሳሾቼ ላይ ኢየሱስ ነገሰ ነገሰ ኢየሱስ ነገሰ ነገሰ አምላኬ ነገሰ ነገሰ ኢየሱስ ነገሰ ነገሰ አምላኬ ነገሰ ነገሰ ኢየሱስ ነገሰ ነገሰ አምላኬ ነገሰ በፈተናው መሃል ምንም ሳልጎዳ በክብር የማልፈው ኢየሱስ ካጠገቤ አብሮኝ ስላለ ነው ሁሌም አሸንፈው። ከሳሼ ሲበላ ለእኔ ጥፋት ብሎ ባነደደው እሳት ከፍታ ላይ ወጣሁ እኔ ግን አምልጬ ከጨካኙ ግዛት። ከሳሼ ተጥሏል ዳግም መች ይነሳል? ለሰው በማይታይ ክንድ ተደቁሷል። ባፌ የጠራሁት የኢየሱስ ስም ሰባብሮ ጥሎታል የጠላቴን ቅስም። ረዳት ለመፈለግ ሰማይን ያልወጣ ባህር አልሻገር መድኃኒት ላመጣ ፊቴ የተጋረጠውን ሰባብሮ ለማለፍ ኢየሱስ ማለት ብቻ በቃኝ ለማሸነፍ ረዳት ለመፈለግ ሰማይን ያልወጣ ባህር አልሻገር መድኃኒት ላመጣ ፊቴ የተጋረጠውን ሰባብሮ ለማለፍ ኢየሱስ ማለት ብቻ በቃኝ ለማሸነፍ በቃኝ በቃኝ ለማሸነፍ ኢየሱስ በቃኝ ለማሸነፍ በቃኝ በቃኝ ለማሸነፍ አምላኬ በቃኝ ለማሸነፍ በቃኝ በቃኝ ለማሸነፍ ኢየሱስ በቃኝ ለማሸነፍ አቤት ስም ኢየሱስ ስም አቤት ስም ድንቅ ስም አቤት ስም ኢየሱስ ስም አቤት ስም ኃያል ስም ኢየሱስ የሰራልኝ አጥር ስሙ የቀጠረልኝ ቅጥር ኢየሱስ የሰራልኝ አጥር ስሙ የቀጠረልኝ ቅጥር በምንም የማይደፈር ለማንም የማይበገር በእሳት የማይደፈር ለወጀብ የማይበገር በጎርፍም አይሸረሸር በንፋስ አይገፈተር